ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
አቶ አስቻለው ሽመልስ አዎ ከ We Plus Solution ድርጅት ነበር ምደውልልዎት።
ምን አልከኝ?
ከዊ ፕላስ ሶሉሽን ድርጅት ነበር ፕላስ?
ምደውልልዎት። አ እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው እና አሁን ላይ ደግሞ ለአሽከርካሪዎች ላይ የተለየ መጥተናል
እሺ
ድርጅታችን ከእያንዳንዱ trip ላይ ይሰማል?
እሺ ድርጅታችን ከእያንዳንዱ trip ላይ አስር percent የሚቆርጥ ሲሆን ከዛ ላይ አራቱን percent መልሶ ለአሽከርካሪዎች የሚቆጥብ ይሆናል። ይህንም ደግሞ ታሳቢ ያደረግነው አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም።
okay ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው ይህንን በጋራ የሚቆጥቡበትና በጋራ የሚሰሩበትን ስርዓት ነው ይዘን የመጣነው።
እሺ ሀሳቡ እንዴት ታዩት?
አይ አሪፍ ነው እ፣ ገና ላ- እንትን አላልኩም ሄሎ ሄሎ ምን አሉኝ? ሰሞኑን እ?
ምን አሉኝ? አልሰማሁም።
እኛ በቃ አይቼ እንትን እንዳለው እንድመዘገብ ነው አሁን የፈለከው?
አዎ ሀሳባችንን ወደዱትና ከኛ ጋር መስራት ከፈለጉ WePlus Solution Provider የሚል application አለ።
እሺ ከ Play Store ወይ ከ App Store ላይ ማውረድ ይችላሉ። በተጨማሪም የቴሌግራም ቁጥር አለን። text ላድርግሎት።
አርግልኝ። እሺ።
እሺ፣ በዛ ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካሉት እንቀበላለን። መልካም ቀን ይሁንልዎት።
እሺ
እሺ